ሰላም hello hello፣ አቤት።
ሰላም ነው ማ ሰላም።
አለን ይመስገን። order ነበረኝ ያለው አንድ ወር ምናምን
የመቼ ነበር? የአንድ ወር
በፈረንጆች ላይ ይመስለኛል። አረብ ቀን እዚህ የነበርኩት በዓል ሆነ አለፈ እያልኩ እኔም ደውላለሁ። እናንተም እሺ ትላላችሁ።
refund አልተደረገልዎትም ማለት በጣም የቆየ ከሆነ refund ነው የምናደርገው።
አይ፣ እስኪ በእንትኔ እዩና ስልኬን እንገርሽና እስኪ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሀያ ዘጠኝ ቆይ አንዴ ይቅርታ። እሺ ዜሮ ዘጠኝ ሀያ ዘጠኝ አስራ ስድስት እሺ
አርባ አምስት ሰማንያ
ህዝቤ ነው።
አዎ
እሺ ምን ነበረ product ኡ?
አ፣ ሽንኩርት ነበረ።
ቀይ ሽንኩርት አዎ
አንዴ ይቅርታ ጠብቁ። እ፣ ይቅርታ ቀኑን ያስታውሱታል? በፈረንጆች በፈረንጆች ሀያ ይመስለኛል።
በሀያ
አይ እስከ ጊዜ ነው ስንት ነበረ? እንትን ላይ ካየሁት ነው ቀድሜ ስለሆነ ገና ከፋሲካ ሳይደርሳ ቆይ፣ ህዝቤ ነች አድሜ ነው።
እ አዎ በእኔ ነበረ የአምስት ሰዎች እንትን ነበረ። ብሩን እኮ ሰጥቻቸው ነው ያለሁት።
እሺ አጠቃላይ ስንት ኪሎ ነበር የ group?
ሰባት ሰባት ኪሎ ሰባት ኪሎ። okay በሀያ ነው order ያደረጉት።
አዎ እንደዛ ይሄኛውን ሀያ ይመስለኛል።
አዎ፣ refund እናደርግልዎታለን ነገ ጠዋት።
okay ለአይመችም እንትን ለማድረግ አዎ በጣም የቆየ ስለሆነ እ፣ refund እናደርግልዎታለን ይሄኛውን።
አረ አዎ የሰባት ኪሎ ሁለት መቶ ሰላሳ አንድ ብር አዎ ነገ ጠዋት refund እናደርጋለን።
በዚህ ስልክ ስልኩን ያጂና እሺ እሺ፣ ይዤዋለሁ አሁን አሁን በያዝኩት ስልክ በእርስዎ ስልክ አዎ በዚህ ስልክ ስለሆነ ለልጆቹ በእርግጥ መልሼላቸዋለሁ። ብሩ በ- በእኔ ስም ነው create ያደረኩትና okay።
ምንም ማድረግ ስለማልችል አዎ በቃ ለእርስዎ ይላክልዎታል ነገ።
እሺ በቃ እሺ እሺ፣ መልካም ምሽት።